ጤና ይስጥልኝ። ሁሉ ስፖርት በኮም ልርዳው?
ሰላም ነው።
ይመስገን።
cash out አድርጌ ነበረ ከ- ከዚህ ቁጥር ላይ እና ብሩ አልገባልኝም። ለዛ ነው።
እሺ የሁሉ ስፖርት transaction history ይግቡና ያስተላለፉ shot አድርገው ቴሌግራማችን ላይ ላኩልን።
transaction ኑ አላወጣ ያለ እምቢ አለ።
እሺ የማያወጣሉትን screenshot ያርጉና detail ኡን በ text በጽሁፍ ይላኩልን። መቼ እንደሆነ ቀኑ፣ ብሩ መጠኑ የ- ዛሬ ጠዋት ነው።
እኮ እዛ ላይ ነው የሚያጽፉት። ቀኑን፣ ብር መጠኑን፣ ስልክ ቁጥሮን እ፣ አድርገው ቴሌግራም ላይ ላኩልን ከማይታየው ፎቶ ጋር።
እሺ